ካልጀመሩም በዛው
hello፣
hello
አቤት።
ብሩክ ነኝ። hello hello፣ ብሩክ ነኝ። ቃል
እሺ፣ ብርኬ
ታምሩ ነኝ። እሺ አሁን ደግሞ እንደገና እንዴ እንደምን ትቀባበሉት?
ስልኬን ያየው። ኧረ እኔ ብቻዬን ነኝ። አልነቃሁበት። አይ በ ጫወትብኝ።
በወይስ ፍሪክስ እየሞከርኩ ነበርና
እ ስላርግ እሺ።
ስላርግ ብዬ ነው። አፑንም በዛው ፈረመልሽ እንደ ኬያቴክን
አዎ ልኬዋለሁ።
ቴንኪው። እሺ በቃ እሺ፣ እሺ።